ሆዬ ለሊት ዋሆዬ ጧት ማታ ዋሆዬ ለሊት ዋሆዬ ትዝታ ብቻ ነው ዋሆዬ ካንቺ ያተረፍኩት ዋሆዬ ስታ ብቻ ነው ዋሆዬ ካንቺ ያተረፍኩት ዋሆዬ ካንቺ ያተረፍኩት ዋሆዬ ጧት ማታ ዋሆዬ ለሊት ዋሆዬ ጧት ማታ ዋሆዬ ለሊት ዋሆዬ ትዝታ ብቻ ነው ዋሆዬ ካንቺ ያተረፍኩት ዋሆዬ ስታ ብቻ ነው ዋሆዬ ካንቺ ያተረፍኩት ዋሆዬ ካንቺ ያተረፍኩት ዋሆዬ ለና ዋሆዬ ተሰበረ ጎኔ ዋሆዬ እንክትክታለና ዋሆዬ ተሰበረ ጎኔ ዋሆዬ አወያ ወዳደቅ ዋሆዬ መኝታ ላውቅኔ ዋሆዬ አወያ ወዳደቅ ዋሆዬ መኝታ ላውቅኔ ዋሆዬ መኝታ ላውቅኔ ዋሆዬ ዋሆዬ ቀለባችን ሁሉ ዋሆዬ አለቀ በስለት ዋሆዬ ምን ይበላ ይሆን ዋሆዬ የተገናኘበት ዋሆዬ ቀለባችን ሁሉ ዋሆዬ አለቀ በስለት ዋሆዬ ምን ይበላ ይሆን ዋሆዬ የተገናኘለት እስቲ ዝም በሉ ዋሆዬ አይሰማ ወሬ ዋሆዬ እስቲ ዝም በሉ ዋሆዬ አይሰማ ወሬ ዋሆዬ እሷ ሳጠላኝም ዋሆዬ ትናንት ወዳ ዛሬ ዋሆዬ እሷ ሳጠላኝም ዋሆዬ ትናንት ወዳ ዛሬ ዋሆዬ እስቲ ዝም በሉ ዋሆዬ ሰው ይነጋገራል ዋሆዬ እስቲ ዝም በሉ ዋሆዬ ሰው ይነጋገራል ዋሆዬ መጨነቅን አውቃ ዋሆዬ መታልኝ ይሆናል ዋሆዬ መጨነቄን አውቃ ዋሆዬ መታልኝ ይሆናል ዋሆዬ መታልኝ ይሆናል ዋሆዬ ዋሆዬ ዘንድሮስ አምላኬ ዋሆዬ እኔን ጉድ ሰራኝ ዋሆዬ ሳለምነው ሰጥቶ ዋሆዬ ሳልጠግባት ነሳኝ ዋሆዬ እንደኔ ማናለ ዋሆዬ ያልታደለ ሰው ዋሆዬ ጨርሶ እንደ መብላት ዋሆዬ ጀምሮ ሰው ዋሆዬ አክማ እንኳን የለኝ ዋሆዬ ሰፍቻ አልጨርሰው ዋሆዬ እንዴት በያገሩ ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው